ሁለተኛ ፊደል ችፍችፍ
ሰላም ሰላም
ጥያቄ ልቃችሁ ነበረ እንትን የሰላሳ ሰባት ብሩን ሽንኩርት አዝዤ ነበረ እና እሺ
በስተት ነው እሱን ያዘዝኩት የሰላሳ ስምንት ብሩ ነበር የምፈልገው በቃ ችግር ሌላው የለም ካንስል ማድረገው እሱኛው የሰው ያስገቡበት እሱ ግሩፕ ፌል ያድርግና እህ።
በሀያ አራት ከሀያ አራት ሰዓት በኋላ ሪፈንድ ይደረግለታል እሱን ስለዚህ ዳ- ያኛውን አዲስ ሌላ create አድርግ።
አዲስ create ያድርገዋ Okay ሌላ ደግሞ ቡራዩ delivery ይደረጋል እንዴ ቡራዩ የለም እስከ አስኮ ድረስ ነው እስከ አስኮ ድረስ ነው okay እሺ እሺ እናም Thank you.
ትችላለች Thank you